ሄሎ ጤና ይስጥልኝ ከፌዴሬሽን ነው የምደውለው። ከፌ- አዎ አገኘሁት ደብዳቤውን። ሄሎ
እሺ ቁጥሩን ፌደም አ፣ ህዝባር ፌምጽ
እሺ ህዝባር ሰማንያ አንድ ህዝባር ሰባ ሁለት መቶ ሰባ ሁለት በአስራ ስድስት እ
እሺ እናመሰግናለን።
እሺ እሺ እሺ